ሄሎ ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው ናት? እንዴት አደርሽ?
እግዚአብሔር ይመስገን። እግዚአብሔር ይመስገን።
የዚህ ከውጭ ውክልና መጣ ውጭ ጉዳይ ማህተም መታው የቱ ጋር ነው? መስሪያ ቤቱ ነው።
ቆንጽላው አ
እ፣ ጌታስን ያውቁታል?
እ ጌታስ ህንጻን ያውቁታል?
የቱ ጋር ነው? ጌታስ ናት?
እ፣ ፍልውሃን ያውቁታል አይደል?
አ
ከፍልውሃ ኦሊ- እስ- ኦሊ ታወር ላይ ናቸው። ቆንጽላው ማህተም አ መንግስት ከ- ወደ ፍልውሃ ከመሄድሽ ዞር ብሎ ያለው በዚህ በውዳሴ ክሊኒክ አካባቢ ነው።
አ ኦሊ ታወር በሉ። ጌታስ ጋር ኦሊ ታወር የቱ ነው ብትሉ ማንም ይነግሮታል።
እሺ ኦሊ ታወር። እሺ አ ኦሊ ታወር ላይ ነው የሚገኙት።
ኦሊ ታወር ነው። እሺ ናት። እሺ እሺ፣ አመሰግናለሁ በጣም።
እኛም እናመሰግናለን።